half an hour ናት።
ሄሎ ጤና ይስጥልኝ።
አብሮዝልኝ መልእክት አድረስ ቴሌቪዥን ቴሌቪዥን ነው መልእክት
ገንዘብ የቆረጠ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ስድስት ቁጥር ይጫኑ።
ኮከብ ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው ስድስት ቁጥር ይጫኑ።
ስድስት ቁጥር የጫነኝ።
አዎ
እሺ በቃ አመሰግናለሁ።
አሜን።